ሄሎ
ሰላም ጤና ይስጥልኝ።
ሰላም ጤና ይስጥልን ቤት ቤት
እንትን ነበረ ምንድን ነው ለአንድ ወድቄ እሺ።
ቦነስ ነበረኝ እሺ ከአሻር ጎዳን ትነግረኛለህ አስራ አራት ሰላሳ ሁለት
አስራ አራት ሰላሳ ሁለት ሰላሳ ሁለት በድጋሚ እሺ እሺ አስራ አራት ሰላሳ ሁለት ሰላሳ ሁለት ዘጠና አራት እም?
አስራ አራት ሰላሳ ሁለት ሰላሳ ሁለት ዘጠና አራት
እሺ እሺ እንትን odd ከሀያ በታች ስለሆነ አይኖረውም። እሺ ተመላሽ።
Okay odd ኦ ከሀያ እና ከሀያ አንድ በታች መለ- በላይ አዎ ነው ግን ያለው እሱ አይደል?
የሚሆነው total odd ን ውስጥ ላደረከው አካፍለክ ነው። ከሀያ በላይ ከሆነ ነው የሚኖርክ። እሺ እሺ፣ እሺ፣ ቴንኪው።
እሺ፣ እናመሰግናለን። መልካም ቀን።